ናስልም አሊባባ ሰላም ነው።
እግዚአብሔር ይመስገን።
ትዌልቲ ሁለት ሺ ሁለት አላችሁ ዲፎርዲው ምናምን ትዌልቲ ትዌልቲ ሁለት ሺ ሁለት እ አዎ አላችሁ ትዌልቲ ሁለት ሁለት ሺ ሁለት
አስራ ስምንት ዲፎርዲው እ እ አስራ ስምንት
አስራ ስምንት ማለት ምን ማለት ነው?
አ- አንድ ሚሊዮን ስምንት መቶ ሺህ ብር ምን አይነት ነው? ፎቶ አለሽ?
ቴሌግራም page አችን ላይ post አድርገነዋል። አሊባባ dot net ላይ
አሊባባ dot net ብለና አዎ አዎ ይችላል።